Hello፣ ጤና ይስጥልኝ አቤት።
ወይዘሮ ቤዛ፣ አዎ፣ እንዴት ነው? ሰላም ነው?
እግዚአብሔር ይመስገን።
ያስነብላለሁ ከ Flintstone Homes ነበር ምደውሎት።
OK፣
ሰኞ ብለውኝ እኮ ሰው ልኬሎት ስልካቸው አይሰራም አሉኝ።
አዎ። አይ information ስላገኘው ትቼው ነው።
OK፣ ለዛ ነው።
አዎ፣ OK፣ እኔ ደግሞ ሰራተኞች መጡ ስልኮት ለዛ ነው።
ምን ሆኖ ነው ብዬ ነበር።
አይ በቃ የምፈልገው information ስላገኘው ብዬ ነው።
በቃ ችግር የለውም።
እሺ፣ thank መልካም ቀን።
thank